ሄሎ ሄሎ
ሌላ ሰላም ነው?
እግዚአብሔር ይመስገን።
አዎ ቅድም ደውዬ ነበር። እንትኑ ብር እስኪ ነው እንትኑ ሄሎ አቤት አቤት፣ ይሰማል።
ከቤስት ቤት ከቤስት ቤት ወደ እናንተ ተሳልቼ ነበረ
ከቤት ቤት ወደ እናንተ ማለት አልገባኝም።
ማለት ማለት ወጋገን ባንክ ማለት ከባንክ ወደ ቤስት ቤት ነው አዎ አይ ከቤስት ቤት ወደ ባንክ ወደ ቤት ባንክ ማለት ነው።
Okay እሺ።
አዎ አልገባልህም።
አዎ ወጋገን ይሄኛው ነው የ Best Bet ቁጥርህ የደወልክበት?
አይ ልንገርሽ ስል ቁጥሩን እሺ እሺ ዘጠኝ፣ ዜሮ ዘጠኝ ሀያ ዘጠኝ እሺ
ስልሳ ሶስት እሺ
ሰላሳ አንድ እሺ።
ዘጠና ስድስት በዛ ነው የምትመለሱት።
ስንት ብር ነው?
አይ አርባ መቶ አራት መቶ መቼ ነበር ቀኑ?
ማ- ማ- ስንት ላይ? ትላንትና ወዲያ ማለት ነው አስራ አንድ ሰዓት ተብለ እሺ አንዴ መስመር ላይ ጠብቁኝ። እሺ
మహేంద్ర రోజు నిమిత్ బాగా చదివింది సలాంలో కాదు జిఆర్ఎస్
መሐመድ ዩሱፍ ነው የሚለው?
አዎ መሐመድ ዩሱፍ አዎ አዎ፣ እሺ አሁንም ፕሮሰስ ላይ ነው። እሺ ትንሽ የሲስተም ችግር አጋጥሞ ስለነበረ ነው እልክላቸዋለሁ። ትራንዛክሽኑን ለቻፓ ያስገቡለታል። ጠብቅ በለው። እሺ እሺ እሺ እሺ መልካም ቀን ይሁንላችሁ።
እሺ እሺ ሁላችሁ